ጤና ይስጥልኝ። አሪፍ ሎዛ ነኝ። ባኮ ምን ልርዳው?
ዙሮ ይስጥልኝ። አሁን ደውዬ እናንተ ጋር ስክሪፕት አድርገህ ላክልኝ ብላችሁ የነበር ቡድ
እሺ፣ ስሞትም አለ በልደብኛችን ሳዳ መሀመድ ሰይድ
ሳዳ መሀመድ ሰይድ እና ልከዋል ደንበኛችን ቴሌግራም ላይ አዎ ልክ ያለው ቴሌግራም ላይ
እሺ እሺ አዎ አይተነዋል ገብቷል ደንበኛችን አሁን እናስተላልፍሎታለን እሺ
ገብቷል አይተነዋል ቴሌግራም ላይ እናስተላልፍሎታለን አሁን እሺ እሺ እጠብቃለሁ እሺ።
እሺ እሺ ደንበኛችን መልካም ቀን ይሁንልዎ